hello
hello ጤና ይስጥልን።
ሰላም እግዚአብሔር ይመስገን
Yaris Compact አይቼ ነበር ሁለት ሺ አስራ ሁለት አለ
ስንት ነው ዋጋው?
ሀያ ሁለት
በ cash ማለት ነው። negotiation የለውም።
የተወሰነ አስፈትሻ የተወሰነ ድርድር ይኖረዋል።
እሺ እንትንስ በባንክ
ባንክ የለውም በ cash ብቻ ነው። በባንክ ግን ሌላ ከፈለግ ሁለት ሺ አስር ሞዴል አለ።
ይሄኛው ነበር ደስ ያለኝ ነበረው። እሺ ለማንኛውም እመጣለሁ አለሁ።
እሺ እሺ